ይስጥልኝ ቺፕ ባኮም ነው።
Hello Hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እኔ መቤት እንዴት ነሽ?
አለን አለን፣ አልሐምዱሊላህ አለንልሽ። እኔ የምልሽ እሺ።
በቆሎ እሸት ምርት የላችሁም? ያ ማለት እንትኑ የላችሁም እንዴ? አዘን ነበረና አልመጣም። አሁን ቆየ order ካረጉ
ሰኞ ልከን ማለት ነው።
ነው?
ሰኞ hello hello
Hello Hello Hello፣ አይሰማም?
ይሰማል ያው
ይሰማል ሰ- ይሰማል።
ሰኞ ዕለታ ሰኞ ዕለት ነው የት ነው እ Okay፣ ሰኞ ዕለታ እኔ ላት ነው ቆይ እሺ። okay እሺ፣ እ
ቆይ እሺ፣ አንዴ እየሰማሽ?
ይጠብቁኝ። አዎ አዎ፣ እየሰማሁ ነው። ሂሩት ኖት?
አዎ
Okay
ወይ ገንዘቡን ል- ላኪልኝና ለልጆቹ ልመልስ ከሌለ
ዛሬ ካልወጣ check አድርጌ ይመለስ ብሩ።
አዎ
እሺ፣ ትንሽ system እያገለው አድርጌ ዛሬ ይመለሳል ብሩ ካልወጣ።
አዎ በእኔ ስለሆነ የተላከው መልሽልኝና መልሰቸው ለመሞከር ብለው እሺ፣ እንትን ብለው እንመልስ- እሺ እሺ እሺ እናቴ፣ ቻው እሺ፣ እንመልሳለን። ችግር የለም። እሺ እሺ የሚመጣም እሺ።
ከሆነ driver ኡ እንዲደውልሎት አደርጋለሁ።
አዎ አይ ብትመልሽልኝም መልሽልኝ። እኔ ብትመልሽ ይሻላል። ለምን መሰለሽ እያሉኝ ነው እየጠየቁኝ እዚህ ለእነሱ ብዬ ነው እሺ፣ እየላኩ እሺ፣ በእናትሽ በ- ተሰቃየሁ እኮ።
ብሩን መልሰን ችግር የለም።
እሺ እሺ እሺ